ጤና ይስጥልኝ። ሄሎ አብረህ ስትል ቢራ
ሄሎ
ሙበር ነው ደንበኛችን።
አብዝ ላበርክ ነው አብዝ ላ- ልክ ነው።
አብዝ ላበርክ ነው እሺ የድራፍት ማሽን ምንድን ነው የሆነበት ደንበኛችን? እስኪ በደንብ ያስረዱን።
ይሄ በሀያ አንድ የሚቀዳ ሰው የድራ- የድራ ሰማል የለም
ድራፍት ማሽን ምን ሀያ አንድ አይነት የሚቀዳ ነው?
ያለ- ሀያ አንድ የሚቀዳ ያለ መቅጃው ከላይ ቧንቧው ማለት ነው። መጨመሪያ መቀነሿ
አዎ፣ በ- ከላይ ቧንቧው ቧንቧው ቧንቧዋ።
እንትን እንዲ ያለ ቧንቧዋ ናት። አልክ አልክ
ቧንቧው ናት ወይስ እያፈሰ ያለ ቧንቧዋ ተሰሰች።
አዎ፣ እያፈሰ ቧንቧ ላይ ነው ችግር ያመጣብኝ ቧንቧው ናት
አይ
አዎ፣ አይደል- ቧንቧው ናት ችግር ያመጣችብኝ እያፈሰ
በጣም እናመሰግናለን።